ነግርሻለሁ።
አሎ
ሰላም ጤና ይስጥልኝ። እንዴት ነሽ ሳራ?
አብሮ ይስጥልን። አቤት ደህና
ከ STEM for Kids ነው የምደውልልሽ። ፌስቡክ ላይ message ኣችን ላይ interested ነኝ የ STEM for Kids ፕሮግራም ሲጀመር ብለሽ አ፣ የልጆቹ የልጆቹ አ፣
ከስንት ዓመት ጀምሮ ነው ልጆች ያሉሽ?
አ፣ ሰባት ዓመትና አስራ ስድስት ዓመት እሺ ሰባት ዓመት እና አስራ ስድስት ዓመት የእኛ አስራ ፕሮግራም ሶስት አስራ ሶስት አስራ አምስት አስራ ሶስት እሺ አስራ ሶስት የእኛ ፕሮግራም ከአራት ዓመት ጀምሮ እስከ አስራ ሰባት ዓመት ላሉ ልጆች የሚሰጥ ነው። mainly አዎ።
programming፣ computer programming፣ robotics እና engineering ነው የምናስተምራቸው። STEM for Kids እንባላለን። የአሜሪካን ሀገር franchise company ነው እ፣ የምንገኘው አዶት እ፣ ሲኒማ በብስራተ ገብርኤል side በሰሚት ወይም በ CMC በኩል ደግሞ እ፣ የፀሐይ estate ከፍ ብሎ ያለው አዲስ አፍሪካ ኮንቬንሽን ሴንተር የሚባለው ቢልዲንግ ላይ ይጠኛል። ይሄኛው አዶት የቱ ጋ ነው?
አዶት አዶት ራሱ building ላይ አምስተኛ ፎቅ ላይ አለ። አዶት ሲኒማ building ላይ የቱ ጋ ነበር? አዶት አዶት እ፣ ብስራተ ገብርኤል እ፣ አ፣ OK በዛ አካባቢ ነው። አ አ የቱ ጋ ነው ያየሁት ብዬ ነው።
OK ብስራተ ገብርኤል ወደ ስ- ምንድን ነው School of Tomorrow ወይም ደግሞ ብስራተ ገብርኤል ትምህርት ቤት ከፍ አ።
ብሎ ያለው እዛ ነው ያለው።
እሺ
ስለዚህ እ፣ የአዶት building ላይ አምስተኛ ፎቅ እንገኛለን። አሁን ለሚጀመረው ፕሮግራም March ላይ ለሚጀመረው ፕሮግራም ልጆችን እየመዘገብን እንገኛለን። ፕሮግራማችን ቅዳሜ ከስምንት ሰዓት እስከ አስር ሰዓት እ፣ ከአስር ሰዓት እስከ አስራ ሁለት ሰዓት እንዲሁም ደግሞ እሁድ ከስምንት ሰዓት እስከ አስር ሰዓት የሚሰጡ ፕሮግራሞች ናቸው።
በቃ ከልጆቹ ጋር አውርቼ ልደውልልሽ ድጋሚ። በዚህ ስልክ ነው የምደውለው በዚህ ስልክ ወይ text መደወል ላድርግልሽ?
ይቻላል።
በዛ
ዜሮ ዘጠኝ ሰላሳ አምስት ሀያ ሁለት ሀያ ሁለት አርባ አራት ወይም ደግሞ ቴክስት ፌስቡክ ላይ አድርጊልኝ። okay፣ ቆይ ቆይ ንገሪኝ። ዜሮ ዘጠኝ